ወደ ስራ ቦታ እየመጣ ነው።
ጤና ይስጥልኝ ቤተሰቤ፣ ዲቦራ ነኝ። እባክዎ ምንድነው?
ጥቂት አልበራልኝ ብሎ አንድ ነበር ይቀርና ምን አልከኝ?
ጥቂት አልበራልኝ ብሎ እሺ፣ ካሸኮድ ንገረኝ እ አስራ አንድ አስራ አንድ አስራ አንድ ዜሮ ሁለት ዜሮ ሁለት ዘጠና
ዘጠና አርባ ዘጠኝ
መቼ የተቆረጠ ኬስ ነው?
መቼ ከትላንት በስቲያ
አሁን በርቷል። እሺ
በርቷል።
አንድ ቀይ ያለ lost ነው ተመላሽ የለውም። odd ኡ ትንሽ ስለሆነ ተመላሽ እንግዳ የለውም የለውም። odd ኡ ትንሽ ነው አስራ አራት ስለሆነ odd ኡ ከሀያ በላይ መሆን አለበት አይደል? ተመላሽ የለውም ግን በአንድ ብቻ ነው የወጣው።
እሺ thank you እናመሰግናለን።
እሺ እኔም አመሰግናለሁ።